ሄሎ ሄሎ፣ ሰላም እንዴት ነህ? ሰላም ነው አሁን እግዚአብሔር ይመስገን ሰላም ነኝ።
አለን አለን። እሺ ምነው ምንድን ነው አስገብተን እምቢ አለ እንዴ ነው?
ኮምፒውተሩ?
አይ update አልቋል እኮ update አለቀ?
አዎ እኮ ለዛ ነበር እኮ በቃ እሺ፣ እኔ desk ኡን ንገር የቁጥሩን እስኪ።
ከፍቻለሁ እኮ ልኬያለሁ በአንተ ቴሌግራም ቅድም የላከው ነው?
በቴሌግራም ልኬያለሁ እኮ በቃ ይኸው ሲመጣ accept በለኝ። እሺ ምን game ነው የሚጫንበት?
እ ምን አልከኝ?
ምን game ነው የሚጫንበት?
መኪና እኮ ነው መኪና ነው መኪና በቃ እሺ፣ ይኸው ሲመጣ accept በለኝ።
በ- ወደ TV ም display እንዲያደርጋል አረግልሃለሁ ሲመጣ accept በለኝ።
ይፈልጋል converter ሰጥቻታለሁ እና እሺ accept በለኝና ችግር የለም check አረግልሃለሁ። ምን የት shop ነው?
እሺ shop ኡ የት ነው? shop hello